ጤና አዲስ የበራ መርጃ ማዕከል
ከአዲስ አበባ ወደ አስመራ ነው የፈለኩት። ባላነሳ አልኩት።
ያው ደውለውልኝ ነበረ።
አዎ ባላነሳ አልኩት።
ዘጠነኛ ወር ቀን አስራ ሁለት ነው ያሉኝ አይደል?
ቀኑ አስራ ሁለት ወር ደግሞ ዘጠኝ ወሩ ዘጠኝ በፈረንጅ አዎ።
እሺ አንድ እያየሁልዎት ነው። እሺ እሺ እሺ።
እ የሚቀንስ ያለን በ Egypt Air ነው።
አሀ አንድ stop አንድ stop ካይሮ ላይ ያለው በ Egypt Air ነው የሚቀንሰው ዋጋ ያለን አርባ ስድስት ሺህ ብር አርባ ስድስት ሺህ ሁለት መቶ ሀያ ዘጠኝ ብር
በእንትን በ direct ከአዲስ አበባ direct ወደ Ethiopian Ethiopian Airlines ኡ
አዎ።
ሀምሳ ሰባት ሺህ ስድስት መቶ ሀምሳ ሁለት ብር ነው።
አምሳ ሀምሳ ሰባት ሺህ አዎ ስድስት መቶ ሀምሳ ሁለት ብር
okay። ወደ ሀምሳ ስምንት ሺህ ማለት ነው።
ሀምሳ ስምንት ሺህ ማለት ነው።
ግን
ምን አሉኝ?
አስቤ ልመለስ። የሀምሳ ሰባት ነው ያልከኝ?
ሀምሳ ሰባት ሺህ ስድስት መቶ ሀምሳ ሁለት ብር okay okay። ሀምሳ ሰባት ሺህ እና ስድስት መቶ ሀምሳ ሁለት ብር አዎ።
ሀያ ሁለት ና አካባቢ ነው።
ምን አሉኝ?
ሀያ- ሰፈራችሁ ሀያ ሁለት አካባቢ ነው። እንትን አዎ አድረሱ ቦታችን ሀያ ሁለት AG Grace ህንጻ ዘጠነኛ አዎ።
ፎቅ ላይ ነው።
እሺ እሺ ልመለስ እሺ እሺ እናመሰግናለን ስለደወሉ። መልካም ቀን።